ጊዜ hello hello
hello
hello አህመድ አቤት ሰላም ነው?
ሰላም ነው ከ Princeton Homes ነበር የምደውለው።
እሺ
ና ባለፈው መረጃ እንዲሰጡት ሰው ልካለሁ ብዬ ነበር። አገኙ መረጃውን አገኙ?
ቅዳሜ አልማ- አልማ- አልተገናኘንም እኮ ቅዳሜ ብያቸው ብዬ ነበር
አዎ፣ ለ- ለሚመጣው ቅዳሜ
አይደለም ባለፈው ቅዳሜ ብዬ ነበር ብጠብቅ ብጠብቅ ማንም የደወለልኝ የለም አዎ፣ አዎ፣ ውይ እ፣ ዛሬ ይመቾታል?
አዎ ምሳ ሰዓት አካባቢ
ወደ ስድስት ሰባት አካባቢ ማለት ነው።
አዎ አዎ።
ስለዚህ ወደዛ ሰዓት አካባቢ ይደውልሎት።
ይቻላል
በቃ እሺ፣ ይደውልሎታል።